ነሽ ለኔ ክብሬ የህይወት ምላይ ሙኒት ጎድጓዳይ ሙኒት ይ ሙኒት ሙኒት ጎድጓዳይ ሙኒት ጎድጓዳይ አንቺ ነሽ ለኔ ክብሬ የህይወት ምላይ ሙኒት ጎድጓዳይ የኑሮን መሰረት ለመያዝ ስታገልጎይ መንፈሴ መንፈሱን ከውስጥ ሲያቃልል ሆይ አይዞህ የምትይኝ ሰው እንሆን ችዬ ፍቅሬ ነሽ ድጋፌ መቆሚያ ባላይ ተይ ሙኒት ተይ ሙኒት ትብኝ ነው ሞንሟናዬ ተይ ሙኒት ተይ ሙኒት ትብኝ ነው ሞንሟናዬ ተይ ሙኒት ተይ ሙኒት ሙኒት ሞንሟናይ ሙኒት ሞንሟናይ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናይ ተይ ሙኒት ተይ ሙኒት ሙኒት ሞንሟናይ ሙኒት ሞንሟናይ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናይ አጠገብ ተቀምጣ መናገር አቅቶሆይ ተነስታ ስትሄድ በናፍቆት ተጎድቶሆይ ሲያወራት ሀሳቤ ቅርብ ስፍራ አምጥቶ እንዲህ ያለን ፍቅር ምን ይሉታል ሽቶ ተይ ሙኒት ተይ ሙኒት ምነው ሞንሟናይ ተይ ሙኒት ተይ ሙኒት ምነው ሞንሟናይ ተይ ሙኒት ተይ ሙኒት ሙኒት ሞንሟናይ ሙኒት ሞንሟናይ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናይ ተይ ሙኒት ተይ ሙኒት ሙኒት ሞንሟናይ ሙኒት ሞንሟናይ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናይ ሲንኳኳ በራፏ የኔ ልብም ተንኳኩቶ ሆይ ስትወጣ ከደጃፍ ተከትሏት ወጥቶ ሆይ ስታርፍም ቁጭ ብሎ ስትሄድ ተነስቶይ እንዲህ ያለን ፍቅር ምን ይሉታል ሽቶ ተይ ሙኒት ተይ ሙኒት ምነው ሞንሟናዬ ተይ ሙኒት ተይ ሙኒት ምነው ሞንሟናዬ ተይ ሙኒት ተይ ሙኒት ሙኒት ሞንሟናዬ ሙኒት ሞንሟናዬ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናዬ ተይ ሙኒት ተይ ሙኒት ሙኒት ሞንሟናዬ ሙኒት ሞንሟናዬ አንቺ ነሽ ለእኔ ክብሬ የህይወት ላይ ሙኒት ሞንሟናዬ ጭር ባለ ሌሊት በሐሳቤ መጥቶ ሆይ ሲታየኝ ምግባሯ ውለታዋ ጎልቶ ሆይ ፍቅሯ እንዲህ አድርጎ እንዲህ አመርቅቶ ሲመሰረት ፍቅር ምን ይሉታል ከቶ ተይ ሙኒት ተይ ሙኒት ምን ነው ሞንሟናዬ ትሙት ሟናዬ አንቺ ነሽ ለእኔ ክብሬ የሕይወት ላይ ሙኔ ትሙት ሟናዬ ተይ ሙኔ ተይ ሙኔ ተይ ሙኔ ትሙት ሟናዬ ሙኔ ትሙት ሟናዬ አንቺ ነሽ ለእኔ ክብሬ የሕይወት ላይ